hello ጤና ይስጥልኝ።
hello ጤና ይስጥልኝ።
እግዚአብሔር ይመስገን።
አለን።
ደወሉት እባክዎን ልርዳው።
hello hello ይሰማል።
hello hello
ራበጣል
hello አቤት አቤት አይሰማም?
ይሰማል ይሰማል።
እሺ እናቴ እንዴት ናችሁ?
እግዚአብሔር ይመስገን።
አለን።
ዶንክቲቭ ላይ ነው የደወሉት እባክዎን ምን አዎ።
ልርዳው?
የአንድ ሰው ህይወት ላይ ለመጠ ነበረ እሺ
ለዚህ ነገር የደወልኩት እሺ ህይወትዎ ለሌላ ሰው አስተማሪ ነው ብለው ያስባሉ?
ይመስለኛል።
እሺ አሁን ያሉበት የሚፈልጉት ላይ ደርሰዋል? የሚፈልጉት መሀ- ሁኔታ ላይ ነው ያሉት?
መሀል ላይ ነኝ።
አይ ወደ ግቡ እየገቡ ነው?
የምፈልግበት መሀል ላይ አዎ።
እሺ ስምዎትን ስምዎትን ይንገሩኝ።
ስሜ ፍቅር አስራት ፍቅር አስራት ፍቅሬ አስራት ፍቅሬ አስራት።
ነው።
እሺ ስልክ ቁጥር
ስልክ ቁጥር ዜሮ ዘጠኝ አስራ ሶስት እህ፣
ዜሮ አራት እህ።
ሀያ ሁለት ስልሳ አራት እሺ አድራሻ
አድራሻ አዲስ አበባ ያጣፈው ኮንዶሚኒየም እሺ እሺ መዝግቤዎታለሁ። ደወልለውታል። ስለደወሉ እናመሰግናለን። መልካም ቀን።
እሺ እናቴ እኔም አመሰግናለሁ እሺ